ይስጥልኝ ሁሉ ስፖርት ነው። እባክዎ ምን ልርዳዎት?
ገንዘቤ withdrawal አድርጌ ነበር እና አልገባልኝም። ቴሌግራም ላይ ልኬያለሁ ላክ ብዬ።
እሺ ቴሌግራም ላይ ከላኩልን እዛው ላይ መልስ ስለምንሰጡት በትዕግስት ይጠብቁን ደንበኛችን።
እሺ፣ በስልክ ቁ- ስልክ ቁጥሩን ልንገርሽና ይልኝ እሺ ንገሩኝ።
ሀያ ሶስት
እሺ ሰማንያ
እሺ ሀያ ዘጠኝ አስራ አንድ
ሀያ ሶስት ሰማንያ ሀያ ዘጠኝ አስራ አንድ
ልጠብቅ ወይ እዛው ልኝ?
አንዴ አንዴ እንዳይዘጉት። ማን ነው የሚለው ስሞት?
ስሜ
እ ቴሌግራም ላይ ሀሶ ነው የምል።
ሀሶ አ፣
የትኛው ነው?
ስምንት መቶ ብር withdrawal አድርጌ
እሺ ስልክ ቁጥሮትንና ስልክ ቁጥሮትን አይ።
ይላኩልን። ስልክ ቁጥር ስልክ ቁጥር አሁን ነገርኩሽ አለ።
አዎ፣ ቴሌግራም ላይ ስልክ ቁጥሮትን አያይዘው ይላኩልን። እሺ አሁን
እሺ እሺ፣ መልካም ቀን